እሱን ደግሞ በቃ መነሳት አለበት እያሉ ጤና ይስጥልኝ። ዋሽንግተን ስናባከል
hello፣ ሰላም ዋላችሁ።
ሰላም ደህና እግዚአብሔር ይመስገን ይሰራችሁ።
አለን ደህና።
እንትን advanced ambulance ፈልገን ነበር እሺ፣ ከየት ወዴት ነው?
ከዘውዲቱ
ከዘውዲት ወዴት
ዘውዲቱ ነው ያለነው እኛ
እኮ ከዘውዲት ወዴት ነው የምትሄዱ?
እኮ እዛው እናንተ CT scan ለማስነሳት ማለት ነው።
አሀ CT scan ነው። እሺ፣ አ በዚህ ስልክ መልሼ ይደውልልዎት።
አ ዋ እንትን ዋጋው ስንት ነው?
ምን አይነት ነው የፈለጉት?
እ
ምን አይነት CT scan ነው መነሳት የፈለጉት?
የጭንቅላት brain።
አ
እሺ፣ ሁለት ሺህ ሰባት መቶ ብር።
አይ advanced ambulance ነው የሚጠቀሙት።
እሱን እ፣ የሚደውልልዎት ሰው ያሳውቅዎታል።
በቃ ስልኩን እሺ።
አስተላልፋለሁ። with contrast ነው without ነው የሚፈልጉት?
እ with ነው with with contrast ነው ወይስ non contrast ነው?
ምንም አልገባኝም።
መድኃኒት ያስፈልጎታል?
እሱን ዶክተር እሱ ቢያወሩ ያሻል።
እ?
እሱን አለ የምን መድኃኒት ምን አሉኝ?
መድኃኒት ማለት መድኃኒት መድኃኒት ዊዝ እሺ፣ በቃ የሚ- የሚደውልሎት ሰው ያሳው ይጠይቆታል።
በቃ እሺ።
እሺ፣ ይህን ስልክ ላስተላል።
አ አ በዚህ ስልክ ይደውል።
እሺ